Hello ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። የሆነ መረጃ Hello?
ለመጠየቅ ፈልጌ ነው። አቤት hello?
ሰላም ጤና ይስጥልኝ። አቤት hello፣ አይሰማም?
ይሰማል ይሰማል።
ምን እርዶት?
አንድ ID በዚህ ስልክ የሆነ መረጃ ሰው መጥቶ እንትን ቁጥርን ወስዶ የሆነ game ነው ምን ያለው ስልክን ጽፎ የሆነ እየመጠሩ ነበረ። በዛ ጽፎ መረሰጅ ይዘው ነበር። ምናልባት ስልክ ላይ ተጽዕኖ ይፈጥር ይሁን
ምን ዲፖዚት አድርገው ነው ወይስ ዊዝድሮ?
ስልክን ጽፎ የሆነ ጌም ያው ነው ብሎ ሜሴጅ የመጣ ነበረ። ሜሴጁን ጽፎ ወስዷል።
እ? እ?
ስለዚህ አሁን እዚህ ምስጥ- በዚህ ደውሱ ጠይቁ የምለው አሁን ሜሴጅ ከዚህ በኋላ ማነው እሱ ከወሰደ በኋላ ያኛው ሜሴጅ ከመጣ በኋላ ይሄ ስለመጣ ጊዜ መልሼ ደወልኩ።
እሺ ምን አድርገው ስለሆነ አድርገው ነው?
ይሄን የኔ ቁጥር ብዙ ሰዓት በኋላ ጌም ጫወቱ ነው ብሎ ሜሴጅ ስልክ በሜሴጁ የቁጥር የመጣውን ፎ ወስዶ ኦኬ ማ- አቤት። ጓደኛ
ሄሎ አቤት
ሄሎ የሚለው ነገር ያገባኛል። ድን ነው ሌላ ሶስት ነው